ስቸር አናግረሽ ምነው በለሽኝ ያሳፈረሽ ፍቅሬን መግለጼ ምን ክፋት አለው ሰይጤታትሽ ይባክሻፋለው ስፈራ ስቸር አናግረሽ ምነው መለሽኝ ያሳፈረሽ ፍቅሬን መግለጼ ምን ክፋት አለው ሰይፊታትሽ ይባክሻፋለው ሰይፊታትሽ ያፍራለው ኧረ ተይ